hello hello hello፣ አይሰማዎትም?
ይሰማኛል።
ፉል ስፖርት ነው እባክዎ የምንረዳው።
ይኸውልሽ ትናንትና የሆነ ብር አግኝቼ ነበር እና እሺ፣
እንትኑ ወደ አካ- ወደ ቴሌብር አካውንት ነበር የላኩት እሺ።
እና ብሩ የለም በኋላ ሳይሆን ከዝውውር ታሪክ ሉ- ውስጥ ይግቡና
አዎ ያልገባለትን ፎቶ አንስተው በቴሌግራም ይላኩ።
ምኑን
የዝውውር ታሪክ ውስጥ ይግቡና አሪፍ ያልገባለትን ፎቶ አንስተው በቴሌግራም ይላኩልን።
ጨዋታውን
አይደለም እ።
አሁን ያልገባኝ ያሉትን ትራንዛክሽን እኮ ይኸውልሽ ብሩም ማለት ነው withdraw አድርጌ ያልገባልኝ ነው ጥያቄዎት አይደል?
አዎ አዎ አዎ የዝውውር ታሪክ ውስጥ ይግቡና አሁን አልገባልኝም ያሉትን transaction ፎቶ አንስተው እ።
በቴሌግራም ይላኩልን።
እሺ